ረዲስ ነው በኩል የምንወስደው።
ሰላም ጤና ይስጥልኝ። አሁን ደውዬ ነበርና እሺ፣ ደንበኛችን
screenshot አድርግና ላክልኝ ብለሽኝ ነበረ።
እሺ፣ ልከውልናል።
ስልኩ ቴሌግራም ላይ አላወጣልህ አለኝ።
እሺ፣ ዜሮ space ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ስለሆነ የሞከሩት።
ሀምሳ አምስት ነው መጨረሻ።
አዎ
ቆይ እስኪ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት okay እሺ ይቅርታ ሀምሳ አንድ ብዬ ነው የሞላው እሺ መልካም ቀን